ተመራሂ ፍትሐ ሊተ እግዚኦ ወተበቀል በቀልየ እያልክ ወደ ባለመወድስ ቅረብ። ባለመወድስ ቅኔውን ተቀኝ። እንደ ስርዓቱ ከተፈጸመ በኋላ በየምዕራፉ አጠር ባለ ዜማ ቅኔውን እያስገባህ ዝለቅ። ስብዓት ስትደርስ ዘህብረት አንድ ጊዜ ዘመህ ጸንጽል አመርግድ ጽፋ። በየዘመናቱ የማይቀሩ ቅኔዎች ሁለቱም ይበዙህና መወድስ ኩልክሙ ናቸው። ሌሎች ቅኔዎች ግን በአብይ ጾም ብቻ ነው የሚባሉ። ፍታሊተና ዚዮ ሰማይነ በዘኒነ ምዕራፉን ተፈለክ ከደራረ ጾም አሉ አራራት ስረዩ ባለ ወንበር ጎሳልብያ ቃለ ሰናየ ሃሌሉያ ሃሌሉያ ዋና የድ ግብርኤለ ንጉስ ሃሌሉያ ሃሌሉያ ከመቀለ መጽሐፊ ዘጠበጠበ ይጽፍ ልሳንየ ይሴን ይላዩ እሙሉ ደጓ ለመሕያው እንዲሁ ሀሌታውን በየምዕራፉ እያስገባ ዘለቅ ተክ ወሞገስ ከናፍሪከ በእንተ ዝባረከከ እግዚአብሔር ለዓለም ቅንእ ሰይፈከ ኃያል ውስተ ሐቌከ በሥንከ ወበላሕይከ አርትዕ ተሠራሕ ወንግሥ በእንተ ጽድቅ ወርትዕ ወየውሃት ወይመርሐከ ስብሐተ የማንከ አህፃከ ስሁል ኃያል አሕዛብ ይወድቁ ጣህቴከ ውስተ ልቦሙ ለጸላይተ ንጉሥ መንበርከ እግዚኦ ላለመ ዓለም በትረ ጽድቅ ወበትረ መንግሥትከ አፍቀርከ ጽድቀ ዋመፃ ጸላይከ በእንተ ዝቀባከ እግዚአብሔር አምላክከ ቅብአት ብስይት እምለከ ማከ ከርቤ ወቀናት ወሳሊወት እምነ አልባሲከ እምክቡዳነ አቅርንት ዘእምኔሆሙ አስተፌስሐከ አዋልደ ንግሥት ለክብርከ ወትቀወም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወውብርት ስምየ ወለትየ ወርእይ ወአስምይ ዝነኪ ርእስይ ዝበኪ ወቤታዊኪ እስመ ፈተወ ንጉስ እስመ ፈተወ ንጉስ ስነኪ እስመ ውእቱ እግዚእኪ ወይሰግድ አልወቱ አዋልደቲ ሮስ በአምሃ ወለገጽኪት ማለሉ ኩሎም አሕዛብ ቡላነ ምድር ኩሉ ክብራ ለወለተ ንጉሰ ሐሴቦ በዘ አጽፋረ ወርቅ ወጽፍት ወሁብርት ወይወስዱ ለንጉስ ደናግለ ድርያ ወቢጻሂ ወስዱ ለከ ወይወስድወን በጥፍስይት ወበሐሴት ወያበውእወን ውስተ ጽራ ንጉስ ህየንተ አበውኪ ተወሉ ለኪ ደቂቅ ፈይም እዮሙ መላእክተ ለኩሉ ምዝቦ ይዘክሩ ስማኪ በኩሉ ተውልደ ትውልድ በእንተዝ ይገንዩ ለከ አሕዛብ እግዚኦ ለዓለም ወለዓለመ ዓለም ሃሌሉያ ሃሌሉያ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሃሌሉያ ሃሌሉያ ስብሐት